ሄሎ
ሄሎ፣ ጤና ይስጥልን።
አብሮ ስትልኝ ሰላም ነው?
ቁብሳ
ጉብሳ ነኝ።
እንደምን አደር?
ሰላም ነው?
አለን አለን። የኢትዮ መቶ ሰላሳ አንድ ላይ የሞባይል ስልክ ደርሷል ብዬ ደውዬልህ ነበረ። ከኢትዮ ቴሌኮም ነው እንደውልህ።
Okay
ፎቶግራፍ share እንድታደርግን መታወቂያን ጨምረን ጠይቄህ ነበረ።
Okay። ማን ነበረ ስም እያልከኝ?
አይ እኮ ላክልን እዚያኛው ቴሌግራም ላይ Okay then ከዚያ በኋላ ሽልማቱን ሐሙስ መጥተህ ትወስዳለህ፣ else cancel ነው የምናደርገው።
አይ cancel ምን አይደለም።
criteria ውን ካላሟላ እኮ እኛ ልንሰጥ አንችልም። አሁን እኮ ይሄ እኮ የሚያስፈልገን validation ሰርተን ነው የምንሰጠው።
Okay
ስለዚህ አሁን በጣም ስለዘገየህብን ከዛሬ ሶስት ሰዓት በፊት ይሄን detail ካላገኘን ሪፖርት አላስገባም
እሺ እሺ available አይደለም ብለን ነው የምናስተላልፈው። ስለዚህ አሁን ከሶስት ሰዓት በፊት ላክልን።
እሺ እሺ እሺ እሺ